አቤት
ጤና ይስጥልን።
አውርስ ወይ hello ሀሳቦት መቀጠል ይችላሉ። እሺ
እሸቱን ማግኘት እችላለሁ። በፊት ግን ጉዳይ ነበር የፈለጉት?
እ?
በምን ጉዳይ ነበር የፈለጉት?
አይ ለማ- ለማናገር ፈልጌ ነበር በ- ለእርዳታ በኩል
እርዳታ እንዲደረግለው ነው።
አይ እሱን ማግኘት ስለምንፈልግ ባ- ለማውራት ማውራት እንፈልጋለሁ። በአካል ማለት ማ- በአካል በአካል ለማግኘት
OK አሁን እ፣ ኮሜዲያን እሸቱ ያለበት ሁኔታ በጣም busy ነው እና እ፣ ሰዎችን በግሉ የሚያወራበት ሁኔታ ላይ አይደለም። እውነት ለመናገር እኮ እና ጊዜ ምናልባት ሰጥቶ- መልእክት ካለው እኔ ልስተላለፍለው እችላለሁ ለሚመለከተው አካል ማለት ነው።
እኮ እሱን ለማግኘት ነው ሀሳቤን ማ- አሁን ማንም ስለ ምንሽ ብነግርሽ ልትረጂኝ ያቺ ይወስሻላ።
እህ።
ስለዚህ አሁን ከሱ ላይ ያሳየሁት እሱን ያለውን ነገር ብመረው ል- ል- ግልጽ ሊሆንልኝ ይችላል ብዬ ስላሰብኩ ነው። እንደዚህ እንደዚህ ነው ብዬ ባወራሽ OK እሺ።
ትርጉም የለውም።
ስለዚህ ለእኔ መንገር ካልፈለጉ ኢሜይሉን እ፣ ላክልዎና
እኮ እሱ የሚገኝበትን ቀንም ካለ አዎ የሚሄድበትን የራሱ ደስ- ኢሜይል ነው እራሱ ነው የሚያየው። የእሱን ኢሜይል ልላክልዎ። ከዛ በኋላ እሺ እዛ ላይ ያለውን ዝርዝር ሀሳብ ያስቀምጡለትና እ፣ እ፣ እንትን ይበሉት contact ያርጉ እሺ በሱ።
በቃ ኢሜ- ኢሜይሉን ላክልኝና፣ እሺ ካልሆነ እንትን ቪዲዮ መላክ እችላለሁኝ እኮ ወርጅ OK ይቻላል። እዛ ላይ ኢ- ኢሜይሉ ላይ attach ያድርጉለት፣ ችግር የለውም።
እሺ እሺ፣ አይ፣ እሺ እሺ፣ ስለደወሉ እናመሰግናለን። መልካም ጊዜ ይሁንልዎ። እሺ